ሄሎ ሄሎ ጤና ይስጥልኝ።
አቤት ጤና ይስጥልኝ ጥበብ Design and Build ነው።
አዎ ከ Afriwork ኢትዮጵያ ነበረ የምንደውለው።
እሺ እሺ፣ በ senior architect vacancy አውጥታችሁ ነበረ።
አዎ hire አረጋችሁ በእኛ platform።
እ interview ያደረግን ሶስት አራት ልጆችን ጠርተን እሺ ግን ዜሮ ነው ተማች
okay፣ qualify አያረጉም።
አያደርጉም CV ዎቹ እንትን የሆኑ ነበሩ ትንሽ exaggerated የሆኑ ነበሩ okay፣ ስለዚህ የእናንተን qualification meet አያደርጉም ማለት ነው።
አዎ
okay፣ እሺ። ሌላ የሚያስቸግሩት ነገር አለ የኛ platform ሲጠቀሙ?
no
የለም።
ምንም የለም እሺ፣ የሚያስቸግሩት ነገር ሲኖር ይደውሉልን። እሺ፣ በ job seeker ም የተገናኘ ነገር ሲሆንም።
እሺ እሺ እሺ፣ መልካም ቀን።
ታንኪዩ ባይ